ጤና ይስጥልኝ ቤት ከራም እባክዎ ምን ልርዳዎ?
hello ጤና ይስጥልኝ withdraw ያደረኩት ብር አልገባልኝም።
ወደ CBE ነው ወደ Commercial Bank በ charge ወደ ባው Commercial Bank አዎ።
አዎ ይሄ ትላንትና ነው አይደለ?
አዎ ትላንትና የነበሩ transaction ኦች ወደ CBE ትንሽ hold ስለተደረጉ ነው እና አሁን አሳውቀውናል ሁሉንም እንደሚያስገቡ
okay እና ከደቂቃዎች በኋላ ይገባል። እሺ የሁሉም transaction ስለሆነ bye ትንሽ ደቂቃ ስለሚፈጅ ነው ጠብቀን።
አይ አይ እሺ እናመሰግናለን ስለደወልክሽ። መልካም ቀን።